ሄሎ ሄሎ አቤት።
ገበሬ ፉድስ ነው።
አዎ ከ BeU Delivery ነበር የምደውለው። ማ order check አድርጊልኝ መቀበላችሁን በ order ነበር ዘጠና አንድ አስራ አምስት ዜሮ ሁለት order አልታዘዛችሁ special breakfast sandwich እና mini combo
እ፣ አዎ እንትን ብሏል ገብቷል።
ታዛችኋል አይደል?
አዎ አዎ ገብቷል።
እየሰራችሁለት ነው።
ጀምረውታል።
ምን ያህል ደቂቃ ይቆያል?
እ፣ check አርቂኝ ትልበላል።
እሺ እሺ፣ ቶሎ ግን አውጡለት። ሽማ እሺ እሺ